ጤና ይስጥልኝ ደንበኛችን ከ BGI ኢትዮጵያ ነው የሚደውልልዎት እሺ እቴጌሽ መታሰቢያ ሆቴል ነው የቤት ውስጥ?
አዎ አዎ አዎ እሺ እሺ ደንበኛችን ሰሞኑን ከኢትዮ- እ ከኢትዮጵያ በ text የደረሱት BGI ኮድ አለ
እም፣ ኮድ አለኝ። አዎ
ደርሶታል ሰሞኑን?
እ፣ text አልደረሰኝም፣ አላየሁኝም። ልየው ነው።
እሺ ምን ላይ እንደቆይ ይሁንና አይቶ ይገሩ።
እሺ እሺ እሺ አልደረሰም። እናት
እሺ ደንበኛችን አሁን ነግሮታለሁ የያዙ
እስክሪብቶን ሀምሳ አንድ
ቆይ ስንት
ሀምሳ አንድ ስንት? ሀምሳ አንድ እሺ ሀምሳ ሁለት
ሀምሳ ሁለት እሺ አስራ አምስት አስራ ዘጠኝ
አስራ አምስት አስራ ዘጠኝ እሺ
አዎ ደንበኛችን በሰማንያ ስድስት ሰባ ሰባት ደውለው ቅሬታ ሲኖሩት ለጥገና ሲደውሉ BGI ኮድ ይጠየቃሉ። ይሄን የያዙና ይነግሩናል።
እሺ ሀምሳ አንድ ሀምሳ ሁለት አስራ አምስት አስራ ዘጠኝ አይደል?
አዎ ልክ ነው።
እሺ እኔ እናት እሺ እሺ እናመሰግናለን።
እሺ እናት እሺ